እሑድ አካባቢ ነው። ሌላ hello ሁለት ሺህ አንድ መቶ
ሁለት ሺህ አንድ መቶ አዎ እሺ አንድ ልጅም አለች እኮ እ ህፃን ልጅ አለ እ አራት እስከ አ- አመት ከሁለት ወር
አመት ከሁለት ወር ይከፍላል። አንድ አመት ከሁለት ወር ልጅ ይኸውልህ መንገደኛ application አለ። እሱ ላይ ቁረጥና እኔ book አስደርግልሃለሁ። መንገደኛ ብለህ አውርድ።
እሺ ወይ ስም ልንገርሽና የሆነ ቁጥር ሳታደርጊልኝም በሱ ከፍላለሁ እኔ እህ እህ። ሌላ hello ወይ account ልላክህልና ብሩን አስገብተህ ወይ እኔ እቆርጥልሃለሁ።
እሺ እሺ